ጤና ይስጥልኝ። አርፌ ሳምራዊት ነኝ። በኮ ምን ልርዳዎ?
ሰላም ነው።
እግዚአብሔር ይመስገን።
እንትን አይ እንትን ነበር ለማሳወቅ ነበር መስራት ስለጀመርን ትናንትና
ምን አሉኝ?
እ፣ መ- ስራ መጀመራችን ለማሳወቅ ከፍላሚንጎ ነው የምደውለው። ፍላሚንጎ ባር ነው።
ድምፆ ተቆራረጠ።
እሺ፣ ከፍላሚንጎ ነው የምደውለው። ፍላሚንጎ ባር እና ሬስቶራንት እሺ እሺ እና እ፣ ከ- ያው ከባለፈው ትንሽ የእሳት አደጋ ምናምን ደርሶብን መስራት አልጀመርም ነበረ ለአንድ ለ ከማክሰኞ ከ- እና ዛ- ትናንት ጀምረናል በስድስት ማለት ነው።
እሺ እሱን ለማሳወቅ ነው።
ስድስት ጀምረዋል።
አዎ ጀምረናል። አዎ
እሺ እሺ እሺ እሱን ለማሳወቅ ነው አይደል የደወሉት?
አዎ ሰርተን ስለማነሳ እሱን ለማሳወቅ ነው መጀመራችን ነው።
እሺ የእርሱን ስም ማን በል።
እ፣ መካሻ
ለስምንት ቀን ነበር ያልሰሩት።
ከማክሰኞ ጀምሮ በሰላሳ በማታ ላይ ነው የደረሰው አደጋው። በሰላሳ ማክሰኞ ነው አይደል? አዎ፣ ከማክሰኞ ጀምሮ ማለት ነው።
በሰላሳ ጀምሮ ከዛ አዎ።
ትናንት መስራት ጀምረዋል።
ትናንትና ጀምሮ ነው።
ደንበኛችን እናመሰግናለን። ሌላ የምንረዳውት ነገር ካለ በማንኛውም ሰዓት ዘጠና ስልጠና አምስት ላይ መደወል እሺ ይችላል።
Thank you። እሺ እሺ እናመሰግናለን።
እሺ መልካም ቀን።
እሺ እሺ